ምናሉ ምናሉ ምናሉ ስርቅሽ ምናሉ መምጣት የማይቀር ነው መምጣት የማይቀር ነው ያሉትን ቢሉ መምጣት የማይቀር ነው መምጣት የማይቀር ነው ያሉትን ቢሉ አቤት በይኝ ልፍራሽ በዚያው ቃሌ አቤት በይኝ ቀድሞ በምታውቂው አቤት በይኝ በራቀሽ በሸሸሽ አቤት በይኝ በምትናፍቂው በራቀሽ በሸሸሽ በምትናፍቂው በምትናፍቂው አቤት በይኝ እኔው በኔ አዝኜ አቤት በይኝ ታዝቤው መላሴ አቤት በይኝ መንገዴ ወዳንቺ አቤት በይኝ ልመልስ መንፈሴ እንግዲህ ወዳንቺው ልመልስ መንፈሴ ልመልስ መንፈሴ ያለምትሰሚኝም እንደው እስቲ ስምሽን ላሳውቅ ያለም ጣምና ለዛሽን ምንጊዜ ማረሰው ያለም ላዩን እያማረ የጥርስሽ ንቅሳት ያለም ያንገበግበኛል ልክ እንደ ድርሳት ቢለለኝማ ብረሳሽማ ሆዴም ባልተሰማ ቢቀለኝማ ቢሻለኝማ ችግም ባልተሰማ ምናሉ ምናሉ ምናሉ ስለይሽ ምናሉ ምናሉ ምናሉ ምናሉ ስርቅሽ ምናሉ መምጣት የማይቀር ነው መምጣት የማይቀር ነው ያሉትን ቢሉ መምጣት የማይቀር ነው መምጣት የማይቀር ነው ያሉትን ቢሉ አቤት በይኝ ልምጣ ካለሽበት አቤት በይኝ ከዚያው ከሰፈርሽ አቤት በይኝ ልቆም ካንቺው ታዛ አቤት በይኝ ንርቦኛል ፍቅርሽ